ማዘ ወይ እንዴት ነሽ?
አለሁልሽ።
ምሳችንን እንብላ። ምንድን ነው ሀሳብሽ?
ምን አውቃለሁ እ?
እየጠብኩ ነው። ምሳ ይዘሻል እንዴ?
ምሳ ይዣልሽኝ እኔ ምሳ አልያዝኩም።
እ?
እፍ፣ ምሳ አልያዝኩም። ምንድን ነው ያለሽ?
እ?
እንብላ ምሳችንን።
ምን አለ?
ሰዓቱን እኮ ለእኔ አልነገረኝም።
እ?
በዚህ ሰዓት ምናምን አልሽ እንዴ?
እ፣ እንዴ ታዲያ ስድስት ሰዓት ተኩል ሲለኝ ነበር አስራ እ?
በሁለት እናንተ ጋር አልመጣም?
ምን እሱ አልመጣም እናንተ ጋር መጥቷል፣ ግን በዚህ ሰዓት አላለኝም ወጣ አሁን አ፣ እሱ አስወጣች አለች። አገናኝሽ
ቻው እሺ፣ በቃሽ እሺ በቃ ምሳችንን እንብላ እኔ ርቦኛል እሺ ቢኒ ቁርስም አልበላም።
ርቦኛል፣ ግን ሽሮ ቁርስም አልበላም እሺ ማርያምን ቢ መብላት- በቃሽ።